hello እንደዛ ነው።
ወይ ሰላም ነው።
እግዚአብሔር ይመስገን።
የእሸቱ stand up comedy ቦታ ማስያዝ ይቻላል እንዴ? አሁን እሺ፣ ቦታ ካሳንቺስ ካሳንቺስ እ?
ኢንተርኮንቲኔንታል ካሳንቺስ ኢንተርኮንቲኔንታል ሆቴል አይ no አሁን ከፍሎ እንትን ማድረግ ይቻላል ምን አሉኝ? ያው መርዳት ይችላሉ። ወደው ከፍለው መግባት ይችላሉ።
አ- እዛው ማለት ነው።
አዎ።
የግድ በኦንላይን ምናምን በላካችሁ link መግባት አይጠበቅብንም።
አይ ቶሎ መላክ ከቻሉ እዚሁ መቁረጥ ይችላሉ። ችግር የለም። ትኬት እየሸጠ በቃ እሺ።
ሰዓቱ እንዳይደርስቡት እንጂ አስራ አስራ ሁለት ሰዓት ነው የሚጀምረው አ፣ እስከ ተኩል ባለው ብደርስ እንዴት ነው?
እስከ አስራ አንድ ሰዓት ተኩል ኧረ ኧረ አሳማን አስር ተኩል እንጂ እስከ አስር ይችላሉ። አስራ አንድ ሰዓት ተኩል ምናምን ግን ትኬት ሊያልቅቦት ይችላል።
አ፣ አይ እንደዛ አልቆይም። እሺ
ኢንተር